ሄሎ
የረዳ ያስጥልኝ። ሰላም ነው?
እግዚአብሔር ይመስገን። ሰላም አሉ።
እንትን ነበር ድሬዳዋ ላይ ያለው ፕሮግራም ቦታ እንዲያዝልኝ ፈልጌ ነበር።
እሺ ይቻላል። ስሙትም አለበት
ሰብሪ ከሊፍ እባላለሁ።
ሆናል ሰብሪ ሰብሪ ሰብሪ አዎ፣
እሺ ስልክ ቁጥር ሊያ ዜሮ ዘጠኝ
አስራ አምስት አስራ አምስት ዜሮ አንድ እሺ ዜሮ ዘጠኝ እሺ ስልሳ አንድ
VIP አምስት መቶ ነው።
እሺ መደበኛ ሶስት መቶ ብር ነው። ተማሪ ደግሞ ከሆናችሁ ለመቶ ብር ነው።
okay
የትኛውን ልመዝግቦ?
እሺ የሁለት ሰው ነው
እሺ የትኛውን
የተማሪ
ተማሪዎች መታወቂያ አላችሁ አይደል?
የለንም
ተማሪ መታወቂያ የለም። ስንተኛ ክፍል ናችሁ?
እ? እ?
ስንተኛ ክፍል ናችሁ?
አንዱ አስራ አንደኛ ነው አንዱ አይማርም
አይማርም። በመሮጫ አይማርም ነው ማለቴ የምትጓጓ ትቷል ማለቴ ነው
እኮ ተማሪ አይደለማ። እሱ በሶስት መቶ ብር ነው የሚገባው።
እንደዛ ነው የሚሆነው አዎ ተማሪ የሆነ ሰው መታወቂያ ይዞ ይምጣ።
እሺ
እሺ እናመሰግናለን።
እሺ እናመሰግናለን እሺ እሺ